hello ጤና ይስጥልኝ።
ጤና ይስጥልኝ። ለምን ዘጋችሁብኝ?
እ፣ ምናልባት ተቋርጦ ይሆናል ኔትወርክ የመስመር ስለሆነ
okay። ነ- እሸቱ እሸቱን እንዴት ነው ማግኘት የምችለው? personal እንትን ነበረኝ።
personal ጉዳይ ከሆነ ኢሜይል እንላክሎትና ሀሳቦትን በኢሜይል ይጻፉልን። እሸቱ busy ስለሆነ በቀጥታ ማናገር ስለማይቻል ማለት ነው።
ቀጠሮ መያዝም አይቻልም። just because of I'm leaving ወደ state እመለሳለሁ Monday እና ለዛ ነው እሺ፣ ስለዚህ ስሞትና ስሞትን ለ assistant ኣ ውስጥና ከእሷ ጋር ማውራት ይችላሉ።
ለባስ ለአስቸግርሽ ቴዎድሮስ
እሺ፣ ቴዎድሮስ ማን?
ካሳ ኬኤኤስኤስኤ
እሺ፣ ስልክ ቁጥሮት አሁን የተደወለበትን ለያዘው please ዜሮ ዘጠኝ አስራ አንድ ሰማንያ ስድስት አስራ አምስት ስልሳ አምስት
yes ማ
እሺ፣ እሺ፣ እናመሰግናለን። እ፣ ትደውልሎታለች።
I really appreciate for your time thank you እሺ፣ thank you